ሄሎ አቤት።
ይቅርታ መልሼ ደውልኩሎት።
እሺ፣ ችግር የለም።
እሺ already አሁን የተበላሸው already ያስቀምጥና እንደዚህ እ።
ሳያስሩ ማለት ነው እ፣ ሳያስሩ ያስቀምጡትና ከነ ላስቲኩ እንደዚህ ከፈት አድርገው ያስቀምጡትና ነገ ዛሬ አስራ ስድስት ኪሎ እንዲመጣሎት ለማድረግ ነበረ እሺ።
ይቀ- መቀበል ይችላሉ።
አዎ አዎ አዎ።
በቃ ነገ እዚህ ይመጣል።
አቮካዶ ነገ የሚመጣ አቮካዶ የሚመጣ ስላለ አብሮ ይምጣ።
አዎ አለዎት።
አዎ በቃ እሺ እሺ ነገ እሺ።
አስራ ስድስት ኪሎ ይመጣልዎታል። እ፣ እ።
በክፍፍል ይምጣሉት ወይስ እንደዚሁ አንድ ላይ ተመዝኖ ይውጣ?
አይ ሁለት ሁለቱ ነው። ሁለት ሁለት አይደል? እንደዚህ ለ
ሁለቱንም አዎ፣ አዎ። አቮካዶማ ያዘዝኩበት step አለ። አምስትም አራትም ያደረኩበት አለ። ቆይ ቆይ በእናትሽ እ
እሺ እዚህ ጋር።
እሺ ነገ አዎ፣ እናመጣልዎታለን።
እሺ እሺ እሺ እሺ እሺ መልካም እሺ